ጤና ይስጥልን ምክር ቤት እንዴት ነው የሚረዳው?
withdraw አድርጌ አየር ላይ ቀርቶብኝ ነበር።
እሺ አሁን የደወልክበት ነው የቤት ቤት ቁጥርህ?
አ
እሺ ስንት ብር ነው?
ሶስት ሺህ
እሺ ገብቶልሃል? እሺ አሁን check አድርገው confirm አድርጌልሃለሁ።
እሺ እሺ ስለደውሉ እናመሰግናለን። መልካም ቀን